ጤና ይስጥልን Best Bet ቤቲ ነው የምንረዳው።
አስቀድም ደውዬላችሁ ነበረ እና እሺ
ሚዛን ለመክፈት ነበር።
እሺ አላገኘሃትም እንዴ?
እሷን አላገኘኋትም። አውርተን ነበረ ከሌሎቹ ጋር እሺ
እንትን በፖስታ ቤት መላክ ይቻላል? እኔ ምን ቼኩን?
ምንድን ነው ቼኩ?
እሺ አንዴ ቆይ። Hello አይ አንተ ራስህ ነህ መምጣት ያለብህ። ቼክ ከሆነ መምጣት አለብህ አንተ ግዴታ።
ከሚዛን ድረስ አዎ እሺ